አቤት ሰላም ጤና ይስጥልን። ቴሌ ቤት
ጥያቄ ልጅ ነው።
message ገብቶለት ነው።
አዎ
ቴሌቪዥን game ነው። ጌሞችን ሲጫወቱ ሽልማቶች አሉት።
አዎ፣ ጥያቄው
ስልኮት ላይ ነው ጥያቄና መልሱ ስልኮት ነው ያለው። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ እና አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
እሺ ከመለስኩስ
በተከታታይ አስሩንም ጥያቄ ስትመልሱ ትኬት ይሸልሞታል። በትኬት ደግሞ የሚያሸልም ጨዋታ ጌሞችን ይጫወታል። ድሎትን ይሞክራል።
እሺ፣ ጥያቄውን የሚጨረሰው በ coin ነው በትኬት ነው?
በ- በ coin ነው በ coin ነው። እሺ። አቤት
የሚጠቀመው ጥያቄውን
ምን አሉ?
ኮይኑን ገዝቼ ነው የሚጠቀመው ጥያቄውን።
አዎ አዎ፣ ለመግዛት ሁለት ቁጥር ላይ አለን።
እሺ ገዝቼ ከዛ ቀም ጥያቄው መልሶ እንደተመለሰ በምንድን ነው የምላቸው?
ወደ ሌላ አል- ያሸጋግራል።
እሺ በቃ።
እሺ